Hello hello
ወይ አንቺ ሰላም ነው?
አለ አልሐምዱሊላ።
አለን እግዚአብሔር ይመስገን። ከ Best Bet ነበር የምደውልልህ።
አዎ እ፣ ምን እኔ ላይ እያሳየኝ ነው። እሺ የመቶ አስር ብሩን የ voucher code ኡን እያሳየኝ ነው። ስለዚህ ምን ታደርጋለህ?
ለእኔ አላሳየኝም እኮ።
እሺ ይሄ እኮ ልነግርህ ነው። አንዴ አዳም እሺ ሊያዘው
No እኔ መናገር አልችልም። እሺ እሺ፣ እንዲሁም አንተ ነህ ለእኔ መናገር ያለብህ። ስለዚህ ምን ታደርጋለህ መሰለህ? እንትን account history የሚለው ላይ ግባ መጀመሪያ፣ ወይስ step ኡን ታውቃለህ?
ለምን እንደዚህ እየተጠቀምኩ ልግባ? ቆይ ንገረኝ።
እሺ መ- እሺ ላይልክ ይችላል እያወራኸኝ ነው።
ይሰራ- አይ፣ ይሰራል፣ ኔትወርኩ ይሰራል። እኔ እሺ እሺ፣ ከዛ account history ላይ ግባ።
account history አዎ ገባው።
voucher history የሚል አመጣለህ።
አዎ ቀኑን የዛሬ አድርገውና ሁለቱንም start day ም አዎ start ም end ም የሚለው ላይ የዛሬ ዜሮ ዜሮ ሶስት ሁለት ሁለት ሺ ሀያ አራት ብለህ ካስገባህ እሺ፣ ዜሮ ሶስት start day end day ንም አስራ እሺ፣ ዜሮ አራት ሶስት ሁለት ነው። ከዛ search በለው።
አ pending የሚለው ነው አይደለ?
አዎ። ከዛ መጣልኝ።
ከታች voucher code የምትል አመጣችልህ።
አዎ፣ አርባ ዘጠኝ ምናምን አይ አዎ እሷ thank you ማ እሺ እሺ አባቴ አመሰግናለሁ።